ፌቢ ፌሪ ኮምፕሊት በዩ እሺ።
ሄሎ ወንድሜ ወይ እንዴት ነሽ?
አለን ከቢዩ ነበረ
እሺ ያውቅ ያለው ትረስነኝ። እሺ በመቶ አምስት ሰማንያ ሁለት ስልሳ ስምንት ወርደህ ነበረን እናንተ ጋር ቀን ጠዋት ማለት ነው።
አዎ ቅድም የታዘዘ ድራይቨር ያልወሰደው አይደለ?
አዎ ድራይቨር ምግቡን አውጥቶ መልሶ ነበር ያስቀመጠው። ግልቅ አዎ።
ማስፈራሪያ ፓድ የለም እና እ፣ አልፈረምም። like እኛውም customer ቦታ ቀይራብን ማድረስ ስላልቻልን እንትን ብለነዋል፣ አሃ።
cancel ሆኗል order ኡ። ግን ያው መፈረምና ለመፈረሙን መመለስና ለመመለሱን check ለማድረግ ሲደውሉ አልተመለሰም ተብለው ነበር ከእናንተ ok- okay አዎ ቅድም በስህተት ነው የሌላ like Mira's Kitchen ከሌላ order እየመጣ ይቀመጥ ነበር ብዙ ጊዜ እና ያ አዎ።
already እኔ ሌላ ሌላ driver መጥቶ የሚወስደው order መሰለኝ እና ሌላ order ያለ መምጣቱን ነበር confirm ያደረኩት እና መልሼ ለመንገርም የቢሮ ቁጥር ስደውል ስለማታነሱ ነው እንጂ okay እ፣ እሺ።
በኋላ ሲገባኝ ስደውል እ፣ ምን አለኝ ልጁ መሰለህ?
አልወሰደውም order ኡ።
አዎ፣ አዎ፣ ምግቡን ይዤ ወጣውና ብላኝ ልክ ሰሚት እሱ መሆኑን እንደማይሰራው ሲያውቅ መልሼ አስቀምጨው ነው የሄድኩት። ለምን of course አልፈረምክም አዎ።
ነገር ስንለው ማስፈረሚያ የለም ምናምን ነገር አለኝ።
of course አሁን vendor application ኑ ስላለኝ የሁሉም driver ስምም ስልክም በ- በ application ስለሚወጣልኝ እሺ፣ normally pad ላይ ማስፈረም ትቻለሁ በ application ኡ ስለምቆጣጠርቸው ማለት ነው። ግን እሺ፣ order ኡን እንዳለው መልሶት እዛው ምግብ ቤት ነው ያለው order ኡ ተሰርቶ ማለት ነው።
እሺ አባቴ እሺ። እንትን department ኡ ስለሚለይ like አሁን ይደውሉልህ፣ confirm ታስደርግለታለህ ምግቡን እንደመለሰው ወይ ይዞት ይቻላል፣ እንደመጣ ማለት ነው።
ችግር የለም። ስደውላቸው ስላላነሱ ነው ቅድምም እሺ ልነግራቸው እሺ የፈለኩት።
አባቴ አመሰግናለሁ በጣም።
thank you። እሺ፣ ሰላም እንደሪ